ሰላም ስለው ጤና ይስጥልን።
አብሮ ይስጥልን።
ከ We Plus Solution ነበረ የምደውልልዎ።
እ እ?
ከ We Plus Solution ነበረ የምደውልልዎ። We Plus Solution application apply ተመዝግቦ ነበር አልተደረገም።
hello ወይ አይሰማም?
hello ስለው አይሰማም።
ቆይ ጫጫታ ውስጥ ነኝ።